ይስጥልን ማሊ ባባ።
hello ጤና ይስጥልን።
አብረ ይስጥልን። ናት ሰላም ናት። የሆነ ሪቮ ቲክቶክ ላይ አይቼ ነው።
ምን አለ?
እ?
ምን መኪና አለ?
ሪቮ ሪቮ double ጋቢና
ሪቮ d- double ጋቢና
አ
ቪጎ ነው
እ እ ቪጎ ነው አ
ቪጎ ነው የፈለጉት
እኮ አሁን አይቼ ነው እኔ
እኮ ሪቮ ሳይሆን ቪጎን ነው ቪጎ double ጋቢና ቪጎ ቪጎ ቪጎ ቪጎ
እሺ ሁለት ሺህ ስንት ነው ያዩት እ ሁለት ሺህ ስንት ሞዴል ሁለት ሺህ አስራ አምስት ብሎት ልከው ለቃችሁታል።
እሺ ሁለት ሺህ አስራ አምስቱ ከሆነ ስድስት ነጥብ አምስት ስድስት ነጥብ አምስት አ
እና ድርድር ይኖረናል በአካል ድርድር የለው
ይኖረናል በአካል ሲመጡ
ነው አይደል?